አዎ ቢኒያም ጅማ agent። አሁን ማን እየሰራልኝ ነው ያለው?
ቢኒያም አዎ እሺ፣ ቆይ አንዴ እንትን መስመር ላይ ላስገባውና የተፈጠረውን ነገር እዛ ቦታው ላይ ያለው ይንገርሽ ብዬ ነው።
እሺ እ፣ አንዴ አክልሽ ቆይ
እሺ
ሄሎ አቤት ሄሎ ሄሎ ቢኒያም አቤት አንቺ ነሽ እንዴ እየሰራችልኝ ያለሽ አሁን?
አው አው ምኑ ነበረ እምቢ አለ እስኪ መስመር ላይ ነግረኝ ላስገባልሽ ነበር።
መስመር ላይ ላስገባውና ይንገርሽ ብዬ ነው።
እሺ ይኸው ጠብቂ መስመር ላይ እሺ እሺ check ቢኒያም ነው እሺ ነው
hold ላይ ነው አይመስልህ? አቁሞታል። እሺ እሺ ሄሎ ሄሎ፣ ወይ ቢኒ እንዴት ነህ?
ሰላም ነው።
አለን እግዚአብሔር ይመስገን። ምንድን ነው ያስቸገራችሁ?
game ኡ አይከፍትም። game ኡ ነው one or more event ነው የሚለው?
እ one or more event ነው?
ምን አልሽኝ?
one or more event ነው ወይ የሚለው ምንድን ነው የማይከፍትላችሁ?
game ኡ ሙሉ በሙሉ አይከፍተውም። እ፣ በስነካው double click ሳደርገው አይከፍተውም። አሁን አንቺ ነሽ ያለሽው እኔ ዲስኩ ላይ